ይለህ ቅድስት
መሰረት ነኝ።
መሰረት ነሽ? እሺ መስዬ አዎ ወይ ሀያ አራት ሰማንያ ስምንት ስንት?
ሀያ አራት ሰማንያ ስምንት ሀያ አራት ሰማንያ ስምንት ምን ሆነብህ?
ይንሳ ብሎ ለዛም አርባ አምስት ነበር ከዛም ቀንሶ ሰላሳ አምስት አይሆንም?
ፒኑ ነው።
አየሁ እሺ አይልሃለሁ። እሺ እንደገና እንደገና ወደ ከፍ ማለት ሲገባው ወረደ።
እሺ አይልሃለሁ።
እሺ አስር ብር ብቻ አይደለም ጨመረው ደግሞ ይንሳ አይዋል ማለት ሩቅ ነው። ወደ ጎርጎሪስ መየ ተለክቶ ነው እኮ የሚወጣው።
እኮ እሺ እሺ መሲ እስክቼው አስርም ካላስጨመረ አልጨምረውም።
ኧረ በስመ አብ ኧረ እንዳትቀንሽ ብቻ እሺ ከሀያ- ከሰላሳ አምስት እንኳን ሀያ አምስት እንዳታለ ወዴት እቀንሰዋለሁ? ወደ ሱማ
አሁን ምን ላድርግሽ?
እሺ
እሺ አይልሃለሁ።